hello ጤና ይስጥልኝ ጥሪ ማዕከል hello ጤና ይስጥልን።
አብሮ ይስጥልን።
ዱባይ መሄድ ፈልጌ የነበረ ትኬት ስለሚቆርጡ ምን አሉ?
ለጉብኝት ዱባይ ልሄድ ፈልጌ ነበረ።
ለመቼ ነው መሄድ የፈለጉት?
ቀጣይ ሳምንት ሳምንት ላይ
መመለሻ እ እ
ቀጣይ ሳምንት ከዚህ ሳምንት በኋላ መሄድ ፈልጌ ነበር ለጉብኝት።
እሺ። መመለሻ ከስንት ጊዜ በኋላ?
ከአንድ ወር በኋላ ነው እሺ፣ እያየሁት ለአንድ ሰው ነው የፈለጉት?
ለሁለት ሰው
እሺ፣ ደርሶ መልስ ያለው ዋጋ እም፣
ሰላሳ ሰባት ሺህ ሰባት መቶ አርባ ሁለት ብር ለአንድ ሰው ለአንድ ሰው ማለት ነው።
አዎ፣ ለሁለት ሰው ሰባ አምስት ሺህ አራት መቶ ሰማንያ አራት
okay በቃ thank you አመሰግናለሁ።
እሺ።
ምን ምን ምንድን ነው የሚያስፈልገው?
ወደ ዱባይ ለመሄድ አዎ እ፣ ቪዛ ያስፈልጎታል ከዛ እህ እና ፓስፖርት እህ
expire ያላረገ ፓስፖርት okay እና ሁለት ጉርድ ፎቶ ነው የሚያስፈልጉት።
okay
እሺ፣ ሌላ የምረዳት ነገር አለ?
ቪዛውን ከየቱ ጋር ነው ማግኘት ይችላል? የቱ ጋር ነው?
ቪዛ እ፣ እኛ ጋርም process ማድረግ ይችላሉ ወይ ከዛም ከተላከሉት it's okay፣ ካልሆነም እኛ ጋር መጥቶ process ማድረግ ትችላላችሁ። ቪዛም ትኬት ነው።
okay ከይቅርታ ጋር ስንት ቀን ይፈጅብኛል? ውዴ ማለት ቀጣይ ሳምንት ልወጣ ፈልጌ ነበርና እ፣ ስንት ቀን ይፈጅብኛል ቪዛ ለማድረግ?
ይቅርታ
እም?
አልተሰማኝም።